ጤና ይስጥልን። Hello አቤት ጤና ይስጥልን።
አቤት።
እዚህ አንድ patient ነበረን ለ MRI ማለት ነው እሺ
እና እዚህ ምኒልክ ነበረን።
እሺ።
I think አላችሁ አይደለ? እዚህ አምቡላንስ የራሳችሁ?
አምቡላንስ አለው።
እሺ እ፣ እንዴት አሁን አሁን ነበረ አሁን ማግኘት እንችላለን?
እሺ ቁጥር ላስተላልፍና ይደውላሉ። የአምቡላንስ
እሺ እ፣ ደውል እሺ price ኡን ምናምን ትነግሪኛለሽ?
እ?
ፕራይሱን ምናምን ትነግሪኛለሽ?
የአምቡላንሱ ነው የሁሉንም ነገር
MRI የምን MRI ነበር?
የጭንቅላት
እሺ ጭንቅላት አምስት ሺ ሶስት መቶ ነው።
እ፣ discount አላቸው ብለውኝ ነበረ። እሱ ነው discount ኡ?
አይ እሱን እስኪ ታወሯቸዋላችሁ ሲደውሉ።
እሺ አምስት ሺህ ሶስት መቶ MRI እሺ በቃ አምቡላንሱ ራሱ ይነግረናል መሰለኝ አይደል?
አዎ አዎ።
እሺ ይደውሉልን። እሺ
ምኒልክ ነው ያሉት?